አሎ Hello ጤና ይስጥልኝ።
አብሮ ይስጥልን።
order አድርገው ያልመጣ product አለዎት? ከቺፕቺፕ አዎ ጋር የደወልነው።
አለኝ።
ምን ነበር?
አውቅ ያለሁ ምስር ዛሬ መምጣት ነበረበት።
OK እሺ።
ሌሎቹ ለነ- እንኳን አምስት ቀን እና ስንት ቀን ቲማቲምም አለኝ። ድን- ምንድን ነው ድንችም አለኝ። ድንችና ሽንኩርትም አለኝ።
ለዛሬ ለነገ የሚመጣ ነው።
እ፣ ስንት ቀን ነው በደንብ እንትኑን እርግጠኛ አይደለም። ብዙ ጊዜ ስለነበረ በፊት ቀኖቹን አላየኋቸው። ሄድኩም እንትን ግን ሀያ አራት ሰዓት ስለሚል ነው ምስር ምስሩ እሺ። ነገ የት እንላክልዎት location?
ለገሀር እሺ ነገ ገሀር ሶማሌ እንልክልዎታለን።
መስጊድ።
እሺ እሺ ነገ እንልካለን። መልካም ምሽት።
እሺ፣ አሜን አሜን። Thank you እሺ።